ሄሎ ጤና ይስጥልኝ። ቤት ቤት ይሄል ነኝ በኮ ምን ልርዳው?
ሲስተር ገና አልገባም ግሩ
እ አካውንት ገና አልገባም ሲስተር።
ምንድን ነበረ
አዎ ምን ነበረ ኬዙ? ጉዳይ አልገባኝም።
ስም ሲስተር አቤት ጉዳዩ ምን ነበረ? ዊዝድሮ አድርገህ ነው ብር?
አዎ ያ በዚህ ያ አካውንት ባንክ ሲስተር ያ በዚህ አካውንት
እኮ withdraw አድርገህ ነው ያልገባልህ?
ገና አልገባም
እሺ ከአንዴ
እዛ site ም ገብቼ
Hello
sister አቤት
እ ይገባል
እ
ይገባል
withdraw አድርገህ ነው
አዎ sister ነው እኮ ይገባልሃል። እሺ አባ አሳውቀንልሃለች። አባ ትንሽ ጠብቀን።
ባሳ ይገባል ወይም ነገ ጠዋት አዎ፣ ይገባል እኛ እርግጠኛ አይደለንም፣ ግን እነሱ ናቸው አሁን የሚያስገቡት። እስቲ ለእነሱ እንደውልላቸው። እሺ
መቼ ለጫማዎቹ ይደውላል?
እ?
መቼ ይደውላል? መቼ ይደውላል? ነገ ነው?
ስልክህን ስልክህን ስልካቸውን ልስጥክ።
አዎ ስልሳ
ዜሮ ስድስት ስልሳ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት አርባ ሁለት ሰባ ስምንት አዎ፣ እስ- እነሱ ጋርም ደውልላቸው። እኛ አሳውቀንልሃል። እሺ
ለስታሲሽነሽ እ ለስታሲሽነሽ ምን አልከኝ? ያው የቻፓ ስልክ ነው፣ የቻፓ ስልክ ነው። ምን አልከኝ? ማነሽ? የኔ ዲቦራ እ የን- የኔ ስም ዲቦራ ነው። አሁን የሰጠውክ ስልክ የቻፓ ስልክ ነው። እዛ ላይ ደውልላቸው። እሺ እሺ